ቆይ እናንተና አይገርም ሄሎ አብቷል አለ አሁን አየሁት። አዎ እሺ ሰ- የአካባቢ ነው የሚኖር እኔ ያለው ደሴ አካባቢ ነው ያለው
በጣም ማለት ነው
እም እም።
ወደ ዘመድ አለ አዲስ አበባ
አዲስ አበባ ምን?
ዘመድ አለ ወዳጅ ዘመድ
አዎ አለኝ ቤተሰብ አለ መዳለ Okay፣ እሺ፣ እሺ፣ ትንሽ ገና ነው። እደውዬ ያሳውቁታለሁ መቼ እንደሆነ። ግን እ፣ በዚህ ቴሌግራም ማለት በዚህ ስልክ ቴሌግራም ይጠቀማሉ አሁን አዎ በደወልኩበት።
አዎ እጠቀማለሁ።
እሺ፣ ስለዚህ መታወቂያና ፎቶትን ይልኩልኛል። መጀመሪያ ፎቶ normal በስልክ የሚተነሱት ሊሆን ይችላል።
እም መት ፎቶና ከዛ መታወቂያውትን ይልኩልኝና እም እ፣ መቼ እንደሆነ አሳውቁልኝ። ሽልማቱ ፕሮግራም ውክልና ይ- ለሰው ይሰጣሉ ማለት አዲስ አበባ ወዳጅ ዘመድ ያለ የሚቀበልሎት መጥቶ ውክልና ማስረጃ ነው ሄደው ውክልና ያጽፋሉ።
እም ከዛን ወረቀቱን ፎቶ አንስተው ለእኛ ቴሌግራም ላይ ይልኩልንና የሚመጣውም ሰው እዚህ ሽልማቱ ሁሉ የሚመጣው ሰው ያንን ውክልና ይዞ ይመጣል ማለት ነው። ፕሮግራሙ አሁን ጊዜው ተሸል- ሲል ተሸል በትናንት በጨዋታው ተሸልሜ ነው።
አዎ ሳምንታዊ አሸናፊ ነው። አዎ Okay ስለዚህ እዛ አዲስ አበባ አሀ እኔ ካልተገኘሁኝ ውክልና መወከል አለብኝ።
አዎ ውክልና ውና ማስረጃ ሄዱና ውክልና የሚሰጠው ወረቀት አለ አይደለ? ማህተም ያለው ያጽፉና እሱን ለእኛ ፎቶ ይልኩናል በቴሌግራም ለሚመጣውም ሰው የሽልማቱ ቀን ሰው ይዞ መምጣት ማለት ነው። አዘጋጅተው እህም።
ይጠብቁና ቀኑን እነግሮታለሁ። የሚመጣው ሰው ወረቀቱን ይዞ መምጣት አለበት።
መልካም እሺ።
እሺ አሁን በቴሌግራም ፎቶ ኤ ልጽፍልሃለሁ ይልም ላይ
ስለዚህ አሁን ፎቶና ተላክ እርሱን አዎ ማለት ነው። አዎ አሁን እሺ እሺ ማየ እሺ አመሰግናለሁ። እሺ እሺ እኔም።